አልኩት አልኩት ሰውን ሀብኩ ላይ ነው የምናደርጋለን ኖ በሰላሳ አምስት ቤቱ ነው እሱ እያለ ነው እኮ አንሳው እሱ ነው ፒቤክሱ
ትሰማለህ አዎ፣ አዎ፣ አዎ። እስከ ስንት ሰዓት ነው የሚቆየው ነው አሁን ጥያቄ እ እ እኮ እስከ ስንት ሰዓት ነው የሚቆየው ጠፍተሃል አሁን የሚገርም ነገር ጠፋህ የለም እ እ ኦኬ እንዴ እንዲህ ነው እየተቆራረጠ አሁን ደግሞ ሙዚቃ ዎ በፍጹም ይቅርብሽ ኢቭን አይ